አባባ ጤና ይስጥልን።
ሰላም ነው እማ? ሀሎ ጤና ይስጥልን።
አቤት ሰላም ነው? ሀሎ ጤና ይስጥልን።
አቤት አቤት ሰላም ነው እማ?
እግዚአብሔር ይመስገን። ምን ልርዳዎት?
አለን። የመኪና ሽያጭ ብቻ ነው እንዴ እማ?
የመረጃ ማዕከል ነው። ምን ልንገረውት አባት?
አይ መኪና የደላላ ስልክ ፈልገን ነበር።
የመኪና የደላላ እ
መኪና ደላላ አይደለንም፣ መኪና ሻጮች ነን አባት።
ነው አይ የሚገዛ ካለ ብለን ነው።
ምን አይነት መኪና ነው? ይዘውልን ይምጧ።
የት አካባቢ ነው
ፓስተርና መስቀል ፍላወር እንገኛለን።
ነው?
አዎ five L ነበረ ወይ ቅያሪ ምናምን ካለ በቪትስ ወይ በኮምፓክት ምናምን ይችላሉ። ይዘውልን ይምጡና እ
እንቀይሮታለን።
በቃ እሺ፣ በዚህ ስልክ እንደውል
አዎ ደውሉልን።
እ እ